ደንበኛ አሻና na gaida. ሄሎ ጤና ይስጥልኝ።
አብሮ ስልን
ፍሊንትስቶን ሆምስ ደውለው ነበር ሰማንያ አንድ ሰማንያ ስምንት ላይ
ደው
ምን አሉኝ? ሰማንያ አንድ ሰማንያ ስምንት ላይ ፍሊንትስቶን ሆምስ ደውለው ነበር።
እየደወልክ
እሺ፣ መልካም ቀን።
እሺ